ጤና ይስጥልን። ሄሎ ቪዛ ለሚኒሽን ባንኮት ምን አይነት የጉዞ መረጃ ልስጥዎት? ጤና ይስጥልን። አይሰማም ደንበኛችን ይቆራረጣል። ደንበኛችን ምን አሉ? ደንበኛችን ጤና ይስጥልን። ጤና ይስጥልን። ደንበኛችን አይሰማም።
ይሰማኛል። ወደ ካናዳ process ለመጀመር ነበረ okay ካናዳ ለምን ለስራ በስራ ነው? okay አዎ፣ አዎ።
እሺ። እስክሪብቶ ይኖራል?
እስክሪብቶና ወረቀት ይዘዋል?
activity ወረቀት አልያዝኩኝም። አሁን እሺ። ወይ ስልኩ record ማድረግ ይችላል?
አይችልም። ይቅርታ።
እሺ። ታዲያ እንዴት ልንገሩት ዌብሳይቱን?
እ፣ መልሼ ወይም አሁን ስራ ላይ ስለሆንኩ ምሳ ሰዓት እሺ።
አካባቢ መልሰው ደውሉና አለምነሽን አገናኙኝ ማለት ይችላሉ።
ታክሲ በቃ።
እሺ ደንበኛችን።
እሺ መልካም።
እሺ እሺ።